Hello Hello ጤና ይስጥልኝ ቤተሰቦች
ጤና ይስጥልን አብሮ ይስጥልን ነው እግዚአብሔር ይመስገን ምን ልርዳው ምን እንርዳው ብር ተይዞብኝ ነበር withdraw ነው deposit ነው withdraw ማለት ነው ስንት ብር ስምንት መቶ ብር ማለት ነው መቼ ነው
ትላንት ትላንት ተልኮ ምን ነው ቅዳሜ ማታ ማለት ነው
ቅዳሜ ማታ ስንት ሰዓት ላይ ተይዞብኝ ወደ ስድስት ሰዓት ነው
ምን አልከኝ ስድስት ሰዓት አካባቢ ነው
እሺ ቆይ አንዴ ቤት ቤት ቁጥሮትን ይነግሩኛል
ሀያ አንድ ቆይ አንዴ ቆይ አንዴ እሺ ወንድም
አ- ንገረኝ አሁን ሀያ አንድ ቆይ አንዴ ቆይ ይፈትልኝ አንዴ ንገረኝ እሺ አባቴ ዜሮ ዘጠኝ ሀያ አንድ ዜሮ ዘጠኝ ሀያ አንድ ዜሮ አምስት ዜሮ አምስት ሀምሳ ስድስት
ዜሮ ሰማንያ ዘጠኝ ሰባት ይቅርታ ዜሮ ዘጠኝ ሀያ አንድ ዜሮ አምስት እሺ
ሀምሳ ስድስት ሰማንያ ሰባት
ትናንትና ነው ያለኝ ወንድም
አ፣ ቅዳሜ ማታ ቅዳሜ ማታ
ቅዳሜ ማታ ይቅርታ ወንድም ስንት ብር ነበር ያልከኝ? Hello ምን አልሽ?
ስንት ብር ነው ያልከኝ ወንድም?
ስምንት መቶ ብር
ስምንት መቶ ብር አዎ
ከትናንትና አሀ ቅዳሜ ዕለታ ማለት እኮ በሰላሳ ነው አይደለም? በፈረንጆች በሰላሳ ማለት ነው።
አ- አዎ የዛን ዕለት ምንም እ፣ በዚህ ቁጥር ስምንት መቶ ብር withdraw ያደረግከው ነገር የለም። አምስት አምስት መቶ ብር deposit በጣም ብዙ ነው ያለው እንጂ withdraw የለም። ወይ ቤት ቤት ቁጥር ሌላ ቁጥር አለ እንዴ?
pending ብሎ ነበር ግን pending ብሎ ነበር
በዚህ ቁጥር እና ነው ያው በዚህ pending ብሎ ትናንት ደውዬ ነበር ሌላ ሌላ ቁጥር አለ እንዴ? ቤት ቤት ቁጥር የለኝም የለኝም በዚህ ነው pending ብሎ እስቲ ወደኋላ አንድ ቀን ወደኋላ አድርጌ ነው እስቲ
አይ ወደፊት አድርጊው ወደፊት አድርጊው አንድ አድርጊው በአንድ
በአንድም እያወጣልኝ ስላልሆነ ነው። ቆይ እስቲ
በአንድ አድርጊው በአንድ በአንድ
deposit ነው withdraw ነው? አባ ስምንት መቶ withdraw withdraw ነው ያልኩት።
withdraw ነው።
አዎ
በቻፓ ነው በሳንቲም?
በሳንቲም ፒ
ገብቷል። እሺ አባት
ቴሌብር ደውዬ ያለው እኮ ዜሮ ዘጠኝ ሀያ አንድ ዜሮ አምስት ሀምሳ ዜሮ ዘጠኝ ሀያ አንድ ዜሮ አምስት ሀምሳ ስድስት ሰማንያ ሰባት አዎ አሁን ቴሌብር ደውዬ ስጠይቅ አልጠቀም አሉኝ።
አይ እኛ ጋር balanced ነው የሚለው እሺ ወይ ለሳንቲሞች ደውልላቸው እንጂ ከእኛ ከቤት ቤት ወጥቷል።
እ የሳንቲም አይደለም
ምን አልከኝ?
የሳንቲም ቁጥር ስንት ነው? እሺ ልንገርህ አዎ እሺ ዜሮ ዘጠኝ ሰባ
ዜሮ ዘጠኝ ሰባ ሰባ አርባ ሰባት አርባ ሰባት አስራ ስድስት አርባ- አርባ ሰባት አርባ ሰባት አስራ ስድስት አስር አስራ ስድስት
አሀ አስራ ስድስት አስር አዎ
እሺ እናመሰግናለሁ።
እሺ አባት እሺ።